ጥልን ችብችብ ራስን አኖርናል እናንተ ጋር ትናንት ትናንት እናመጣለን ብለውኝ ጋር አንችልም ብለው ተልሷል እና እቀዘሱ ማፈልጌ ነበር።
ስልክ ኦርደር ያደረጉት በዚህ ቁጥር ነው። አዎ ግን ከትናንት በፊት ነው። ትናንት ነው ሌላ ነው።
ኦኬ ይሄ አሁን ዮሴፍ ደውሎልኝ ነበር አይደለ?
ቫቲካን የሚለው ጋር ነው አይደል? እኔ ፖፖላር የሚለውን ነው ያልኩት። ሰፈር ኔ ፖፖላሪ ነው። ፖፖላር የሚል ሌላ order ነበረኝ። ሶስት ነገር ድንች፣ ቲማቲም እና ሽንኩርት ከትናንት በፊት
okay እሺ፣ አንድ ይመስላል የጠበቅሽ ሙሉ order ነው ያልመጣው።
አዎ ሶስቱንም ቀን ደውለውልኛል። ወደ ማታ አካባቢ ሲቆዩብኝ ስደውል ሊዛ ነው ተመልሰናል። ዛሬ አንችልም ማለት
በሀያ ሰባት ጠቅላላ order ያደረጉት አልመጣም። ዘጠኝ በሀያ ሰባት ከትናንት ማለት ነው። ሀያ ስድስት ነው order ያደረኩት። እኛውን ደግሞ okay በሀያ ስድስት ምንድን ነው የቀረው?
ቲማቲም ድንችና ሽንኩርት ነው ያዘዝኩት። ፖፑላር police station የሚል
okay እሺ፣ check ላድርግና መልሼ ልደውልልዎ።
እሺ እሺ thank እሺ እሺ